ምዕራፍ ስምንት ሲ ሳ ስ የሚሆኑ አገባቦች ሲ የሚሆኑ አገባቦች ሶስት ናቸው። እርሳቸውም እንዘ ሀበሀበ ከመከመ ናቸው። ሳ የሚሆኑ አገባቦች ሰባት ናቸው። እርሳቸውም እንዘ አምጣነ ቅድመ እንበለ ኢ ሶበ ሰ ናቸው። ሰ የሚሆኑ አገባቦች ሶስት ናቸው። እርሳቸውም እንዘ ሰ ወ ናቸው።